ሰላም ጤና ይስጥልኝ።
አብሮ ይሰማል።
አቶ ተስፋዬ ታምራት ነኝ።
እሺ፣ ከዊፕላስ ሶሉሽን ነው የምደውለው።
ማለት ከዊፕላስ ሶሉሽን ነው የምደውለው። የ- ይቅርታ።
እሺ፣ ከዊፕላስ ሶሉሽን ነው የደወልኩት። አይሰማም?
ከየት አልሽኝ?
ዊፕላስ ሶሉሽን
ቤተሰብ?
የትራንስ ዊፕላስ ሶሉሽን እሺ የ- እሺ ማለት እሺ የትራንስፖርት አገልግሎት እ፣ ሰጪ ተቋም ነን እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። እ፣ ሄሎ ሄሎ አንድ የታቆመው ልደውል ምናለኝ እሺ ይቻላል እሺ